Waschen seine Kundenkontakte. Hello.
Hello.
Abed.
ዋሽንግተን ነው Oh no.
ነው
Oh.
በቃ ለዚህ በ- ለሙከራ ይዤው ነው እንትን ላይ አይቼ አግኝቼ ቴሌቪዥን ላይ አይቼ እሺ
ለሙከራ ነው እሺ።
በዚህ በመደወል ወረፋ መያዝ ይቻላል
አዎ ቀጠሮ እንዴ?
ማስያዝ ይችላሉ። አዎ ቀጠሮ ማስያዝ ይቻላል በዚሁ አዎ
እሺ ደህና ዋይልኝ እሺ።